Hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከ ChipChip ነበር የምደውሎት።
እሺ ይቅርታ ያልመጣ order አሉት?
የለም የለም መጥተዋል።
Okay። ብዙ ጊዜ ግን order ሲያደርጉ ቅዳሜና እሁድ ላይ የሆነ ቦታ አለ አይደለ? order ኡት
አይደለም አይሆንም።
ሮብ ነበር ያዘዝነው ትናንት እናመጣለን።
Okay። ሮብ አዎ።
ለታዘው ትላንት መጣ።
አ Okay። በእኛ ምክንያት ማለት ነው።
እ በእኛ ምክንያት ነው ወይስ ደ- በ delivery date ኡ ነው የመጣሉት?
የለም ሁለት ቀን ይላል ሁለት ቀን ይላል እንትኑ
Okay። Yeah እሺ፣ እሺ።
እ አይ በቃ ከተረከቡ እሺ፣ መልካም ቀን።